hello
ወይ
ሰላም፣ እንዴት ነሽ? እንትን order number ስንት መሰለሽ? ሰላሳ አምስት አስራ ሰባት ሰላሳ አምስት አስራ ሰባት ምን ሆነብህ?
እንድታስወጭልኝ ነበረ።
ለምን ኧረ እኔ ያለሁት ሩቅ ነው፣ ወደ አራት ኪሎ ጥግ ነው ያለሁት። order ኡ የገባብኝ ከ guest ነው።
or- ሌላ order ይዛል ከዚህ ውጭ?
አላስኩም። ኧረ እኔ በጣም ሩቅ ነው ያለሁት። ቦታው ደግሞ አላውቀውም። የገርት ያለው
እሺ አንዴ ጠብቀኝ፣ ክትትልኝና ጠይቅልሃለሁ።
እሺ
አትዝጋው፣ ጠብቀኝ። እሺ እሺ እሺ
እንደምትግባቡት ፈቃዱ አስወጥቼዋለሁ። እሺ
ግን ስምሽ ማን ነው? አልነገርሽኝም እኮ።
መሰረት መሲ፣ አመሰግናለሁ። እሺ